ሄሎ ሰላም ጤና ይስጥልኝ ምሽት ቤት
ሄሎ አቤት
ከትላንትና የምሮ ብር እያወርኩ ነበረ። ብሩ አልገባልኝም። እንዴት ነው ሳላ ምንድን ነው የሚያዘው? ሁሌ ምን ዊዝድሮ ነው?
አ
እስኪ እንትኑን ንገረኝ። አንድ የቤስት ቤት ቁጥርህን ንገረኝ።
ዜሮ ዘጠኝ ዜሮ አንድ እሺ
ሰላሳ ሁለት ሰላሳ ሁለት እ እ ዜሮ ዘጠኝ ዜሮ አንድ እህ ሰላሳ ሁለት ሰላሳ ሁለት እህ ዜሮ ዜሮ
ከትናንትና ወዲያ ነው።
ከትላንት ጀምሮ ከትላንትና ጀምሮ እስካሁን ማለት ነው።
processing ላይ ነው።
አ ወደ ቴሌብር ለማውረድ ብዬ
እሺ አይ ቆይ በቻፓ ነው አይደለ?
ከተ- አ ከእንትን ከ best bet ወደ ቴሌብር ላይ እኮ እያወሩ በቻፓ ነው በሳንቲም
ባባ እኔ አላውቀውም። መሻፓና ስንት በሳንቲም ብር ነው?
ብዙ ብር ነው። አስራ አንድ ሺህ ብር ዘጠኝ ሺህ ብዙ ነው።
ኦኬ ቆይ እሺ፣ ሁሉንም አፕሩቭ አደርግልሃለሁ። እሺ እንዴ እሺ ቆይ ነው ምን ያደርስ ቦታ ያለ አንኛ ብዬ
ትናንትና ስንት ሰዓት ነው?
እዛ ላይ የለም እንዴ? ትላንትና ሰዓቱን እኔ መጫወት ነው እንጂ ሰዓቱን መጃ ማውረድ ነው እንጂ የሚያውቀው ሰዓቱን መጃ ባል ነው።
እሺ አስራ አንድ ሺው እና ስምንት ሺው ገብቶልሃል አሁን። እሺ
ሁሉንም ይሁ እንጂ ብዙ ብር ነው እኮ አልኩሽ።
እኮ አይደለም እኔ እያልኩክ ያለው ገብቶልሃል ነው እንጂ ጨርሻለሁ አላልኩም እኮ።
እሺ እሺ እሺ እሺ
እሺ ያው ሁሉንም አስገብቼልሃለሁ check አድርገው። እሺ እሺ ስንትና ስንት ነው?
ወደ አምስት transaction ነው እ?
አስራ አምስት transaction ነው አስራ አንድ ሺ ስምንት ሺ አምስት ሺ አስራ ስድስት ሺ እና ዘጠኝ ሺ
ሌላስ አ፣ አምስት ሺህ
እኮ አምስት ሺ አንድ አለ አስራ አንድ እሺ።
ሺ አም- ስምንት ሺ አምስት ሺ አስራ ስድስት ሺ እና ዘጠኝ ሺ
ሁለት መቶ
ሁለት መቶ
አ፣
ሁለት መቶ ሚል የለም አባ
ሁለት መቶ አዎ፣ deposit ነው ወይስ withdraw ሁለት መቶ ብር እያወረድኩኝ ያው ወደ እንትን ወደ ቴሌብር ሁለት መቶ ብር እኮ አይቻልም withdraw ማድረግ የሚቻለው ከሶስት መቶ ብር ጀምሮ ነው ሁለት መቶ ብሩ ተራ ተቀንሶብኛል። እንዴት ነው
እኮ በ voucher ነው ያደረግከው
እነዚህ እንዳረኩኝ ነው ያረኩኝ።
እስቲ እሺ ቆይ አንዴ ሁለት መቶ የለም እሺ አባ
አ?
ሁለት መቶ ምንም አላደረክም ትናንትና ወይ እሺ።
exact ቀኑን ንገረኝ ከትናንትና exact ቀኑን ንገረኝ ትናንትና ሁለት መቶ ብር ምንም ብር withdraw አላደረክም ሁለት መቶ ማታ ብር ማለት ነው። ማታ ማታ መቼ ማታ
ትላንትና ማታ ማለት ነው።
እኮ ትናን- ትናን- የትናንትናና የዛሬ አድርጌ ቀኑን እያየሁልህ ነው ግን ሁለት መቶ ብር የሚል የለም። እሺ በ exact ቀኑን account history ላይ አይተህ ንገረኝ።
እሺ እ የአራት ሺህ አምስት መቶ ብር
አራት ሺ አምስት መቶ
አ
ሶስት ሺ እና አንድ ሺ አምስት መቶ ነው ወይስ ሙሉ አራት ሺ አምስት መቶ
አ ሙሉ አራት ሺህ አምስት መቶ
ምንም የለም። እሺ በአራት ሺ አምስት መቶም የለም።
እሺ እሺ
ቀኑን check አድርገውና ንገረኝ።
እሺ እሺ አባ መልካም ቀን